ሄሎ ጤና ይስጥልኝ ነኝ። አቤት
ሲሆን ተቃራኒ ኦርደር ይዤ ነበር እና አንድ ወጣልኝ።
ተቃራኒ ኦርደር ኦርደር ነምበር
የምሰራው ሀያ ዘጠኝ ሰላሳ
ሀያ ዘጠኝ ሰላሳ ሄላ
ሀያ ዘጠኝ ሰላሳ
ሀያ ዘጠኝ ሰላሳ ወይኔ አዎ፣ የምሰራው ማለት የሚወጣው ደግሞ ሰላሳ ዜሮ ዜሮ
ሰላሳ ዜሮ ዜሮ አብርሃም ነህ? ሄሎ አብርሃም ነህ ወይ? አብርሃም ወይ
ሰላሳ ዜሮ ዜሮ ይወጣል ወደ ሜክሲኮ የሚሄደው እሺ እሺ